ሄሎ ጤና ይስጥልን።
ረዴት ያለሽ እንዴ?
ረዲት
እ ቆይ አንዴ ላገ- ረዲትን አለኝ።
ወይ ሄሎ
ሄሎ
ወይ ረዴት ድንሽ እግዚአብሔር ይመስገን። ቴዲ ነኝ።
አላ ቴዲ ማ- ቴዲ ኮንሶ።
እሺ ቴዲ እ እንዴት ነሽ? ሰላም ነው?
አለን አለን።
ያለን እንትን እኮ ልጠይቅሽ ነበርና የሆነ አንድ ሾፕ ዛሬ አዘግቼ ነበርና ሄሎ ሄሎ ወይ
እ መስመር እንትን ያለ ነው።
አዎ
እንትን ነበረ የሆነ ሾፕ እዚህ እኔ ጋር ያለው በእጄ ላይ ያለው ዳሽቦርዱ አያሳይም። የ- በዚህ ሳምንት ከአስራ ስምንት እስከ ሀያ ሁለት ያለው እና እሺ ሾፑ ተዘግቷል እና የትኛው
እ፣ በሌቱ የሚለው ነው እ?
ማይቻል ሾን ላይ መለይቱ በሌቱ አ እዩ እስከ አስራ ስምንት እስከ ሀያ ሁለት ምንም አልተሰራም።
ቆይ ቼክ ላድርግ እንትኔ ላይ አያት እያሳያት በዛ ነው። አዎ በጓደኛሽ ነው